ሄሎ ጤና ይስጥልኝ ቤት ቤት ራሄል ነኝ ባኮ የምንወርደው
ሄሎ አቤት ጤና ይስጥልኝ
ሶማልኛ የሚችሉ እ ሶማሊኛ የሚችል ሰው የለም አማርኛ ወይም ኦሮምኛ ትችላለህ ሶማሌ እ ሶማሊኛ ከሆነ ቴሌግራም ላይ ጻፍልን እሺ በጽሁፍ
አ ቴሌግራም ላይ ጻፍልን
ወይ ሽ- ሽግሩ አኮኑ ብር
ምን አልከኝ ብር ትራንስፈር አድርገህ ነው ምንድን ነው አይ እ ጠይመቶ ቴሌ ላክልን የለም አልገባልህም እሺ ቆይ አንዴ አ አ እሺ ቆይ አንዴ ጤና ይስጥልኝ
አ
እሺ ይቅርታ Best Bet ስልክ ቁጥር ንገረኝ
ይ ይህ ስልክ ነዋ
እ እ transfer ስለሆነ አያወጣልኝም። ይቅርታ እንዴት ትነግረኛለህ?
አ transfer ስለተደረገ ስልክ አያወጣልኝም እና ንገረኝ ቁጥሩን።
አይ
ዜሮ ዘጠኝ
ይህ ስልኩ በስት ብዙ ስልኩ
እ ወይ ወይ ኮዱ ወይ ኮድ አይደለም ቤስት ቤት አ።
አካውንት የከፈትክበትን ስልክ ቁጥር ነው የምትነግረኝ። ፎን ነምበር
ኮድ ነምበር ፎን ፎን ነምበር
ኮድ ነምበር አዎ hello
hello ገብቶሃል? አማርኛ አችልም እ
አ አማርኛ አችልም።
ወይ ጥሩ አማርኛ ቃል ይስጣል እሺ አማርኛ ካወክ እ Best Bet account የከፈትክበትን ስልክ ቁጥር ንገረኝና check ላድርግልህ።
ኦ